ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎን ልርዳዎት?
ኦክስጅን ጨርሰን ነበረ እና እሺ የመስመርተኛውን ስልክ ስደውል ስልኩም ስለማይሰራልኝ ኦክስጅን የለም ወይስ አለ? እንዴት ነው ነው?
ወደዚህ ደውለው ከዚህ በፊት አልተመዘገቡም?
አልተመዘገበም።
እሺ ኦክስጅን እ- እዚህ ስለሆነ የሚመዘገቡት አላ- ልመዝግብሎትና ወረፋ ላስይዝሎት seal number ኦትን ይስጡኝ።
seal number አራት ዜሮ
ዜሮ ባዜሮ ሰላሳ
አራት ዜሮ ሰላሳ ሶስት ሀያ አምስት
ሀያ አምስት ዜሮ ስምንት
አንዴ መስመር ላይ ጠብቁን check ላርግሎት። የቤት ውስጥ ማን ነው የሚለው ደንበኛችን?
ቅዱስ ሚካኤል ባርና ሬስቶራንት
እሺ፣ ሙሉ ስም የእርሶን ማን ልበል?
ቤዛዊት አለ የንግድ ፍቃዱ አይደል?
አዎ ቤዛዊት አለ
የት አካባቢ ነው?
ላይ አጂት ድንበር አዲሱ ገበያ አዲሱ ገበያ አዎ
ድልበር ነው የሚባለው ልዩ ቦታ።
ድንበር ያው ቶታል ምታች ቶታል ብዙዎች ስላሉ በድንበር ምናምን ስለሚሉ